ሰላም ጤና ይስጥልኝ ቤት ቤት ጥምት ቦነስ እንዳለ ለማረጋገጥ ነበረ።
እሺ ከሽር ኮዱን ንገረኝ አንዴ እሺ አስራ ሶስት እሺ ሀምሳ ሁለት እሺ ዜሮ ዜሮ ስልሳ ስድስት
ፖስት ፖን እንዲሆነ ማሽ ስላለሁ ሀያ አራት ሰዓት መጠበቅ አለብህ። እሺ
okay አራት ሰዓት መጠበቅ አለበት።
አዎ በአራት ሰዓት ውስጥ መልሰው ካልተጫወቱ አ እ void ይሆናል። ከተጫወቱ ደግሞ እንትኑ ይያዛል፣ ውጤቱ ይያዛል።
okay ካልተጫወቱ ጭራሽ ቦነሱም እንትኑም አይ- አይ- አይሰራም።
አይ አይ እንደዛ ሳይሆን የ- አይ ጨዋታው የተሰጠው ጨዋታ ኮ- odd ኡ odd ኡ አዎ።
አንድ ይሆንና አ ከዛ ጠቅላላ odd ኡ ተባዝቶ loss ያደረገው ተካፍሎ ከሀያ በላይ ከሆነ እ ቦነስ ይኖረዋል ማለት ነው።
okay እሺ አመሰግናለሁ። እማ።
እሺ እሺ አመሰግናለሁ። መልካም ቀን። ይቅርታ